Hello ጤና ይስጥልኝ ታላ አምቡላንስ ሜሮን ነኝ የምረዳዎት?
Hello ሜሮን እንዴት ዋልሽ?
ሄሎ ሄሎ ሜሮን አቤት
ይሽ ነኝ ከአፋላጊ መረጃ ማዕከል ደውልልሻለሁ ብለሽኝ ነበረ።
እሺ ማን ማናጀሮቹን ማግኘት አልቻልኩኝም፣ ግን ስልክሽን ስለያዝኩት በሚመጡት አስተላለፍ ስንት ሰዓት ይገባሉ?
ዛሬ ዛሬ የሚገባ አይመስለኝም።
Okay ደውለሽ ሪፖርት አታደርጊልኝም እናቴ?
ሪፖርት አድርጌ ልሻለሁ ሪፖርት አድርጌ ልሻለሁ። ስምሽን እና አድራሻሽን ስምሽን አልነገርሽኝም፣ ግን የ company ያችን ስምና የስልክ ቁጥሩን አስተላልፌ ልሻለሁ።
Okay አስተላልፈሽልኛል?
አዎ አስተላልፌ ልሻለሁ።
Okay እሺ thank you።
እሺ መልካም ቀን።